menkai
ሄሎ ጤና ይስጥልኝ ጤና ይስጥልኝ።
ከአሪፍ ጤና ምን ብሎት?
አውቄያለሁ አውቄያለሁ እናቴ።
እሺ አመልክተውን ስለነበር እያየንልዎት ነበር።
እሺ እዛ እንደሚያሳየን ብሩ ከኢቨን account ያንሱ ብሩ ዘጠኝ ሺህ ብር ከኢቨን account ተቀንሶ ቤቴክ betting site ነው የገባው።
betting ነው ቁማር ነው አይደል? እንትኑ ቁማር ሲባል እንትኑ ማለት ነው። አዎ ወደ ቁማሩ ገብቷል።
አዎ፣ እዛ ገባው። ቤቴክስ ይባላል።
ቤቴክስ
አዎ እሺ እናቴ አመሰግናለሁ። በቃ ቤቴክስ እኛም ይባላል።
እናመሰግናለን።
እሺ በጣም መልካም ከልብ አመሰግናለሁ። እሺ
ቀን እናመሰግናለን። መልካም ቀን ይሁንልን።
እሺ እሺ